ሄሎ
ሄሎ አቤት።
ሰላም ጤና ይስጥልን። ቤስት ቤት
አ ቤስት ቤት ላይ አሁን በቻፓ በኩል deposit አድርጌ መቶ ብር
እሺ account ኡ ላይ እስካሁን አላመጣውም፣ ብሩን አልገባም።
deposit text ኧዋን ልከህልናል?
ምን አልሽኝ?
deposit text ኡን ልከህልናል?
ከዚህ በፊት እኮ ሳልክ ነው እንዲሁ የሚገባልኝ ነበር።
አዎ አዎ። በአሁኑ ትንሽ እንትን ብለው ለምሳሌ ኔትወርክ እስቲ ላክልንና አሳውቅላቸዋለሁ ለቻፓዎች።
text ኡን ወደ የትኛው ነው የምልከው?
ዜሮ ሶስት ቤቱን ታውቀዋለህ?
አ ዜሮ ሶስት ቤት ዜሮ ዘጠኝ ዜሮ ሶስት የሚለው ዜሮ ዘጠኝ ዜሮ ሶስት እዛው ላይ ያለው ቴሌግራም እንትኑ ነው አዎ፣ ወይስ?
support team አችን ላይ okay አውቀዋለሁ እሱን።
እሺ፣ እዛ ላይ ላክልን።
እሺ እሺ